እውነት እውነት ጀንበር ለዐይን ውብ ናት። ልዳብስሽ ባይላት ስቦ የሚገፋት እኔስ ቀናሁባት። እርሱ ያከበሩት አላዋቂው እኔ ለጥያቄዎት መልስ ቆምኩኝ እኔታዬ። አህዱ ምስጢር ነው ብዬ ፍቅርን ባከብር ጨከነሽ ገላይ አንቺው ጸለባዊት አንቺው ውድቀት አዳም ታምኜም እንዳልጾም ጎተትሽኝ ከገዳም ምግባር አልባው ፍቅርም ቃል ብቻ ሆነብኝ ንዴቴን ብከተል አክሊሌን ጣለብኝ ደስታም ገጼን እንዲያውቅ አልኩትና ዘመዴ እርሱም ስቆ አለፈኝ ምንስ ናፍቆት ከኔ እረ ጉድ ነው ላንቺስ ሳቅሽም ብትስቂም ባሽ ሆነኝ ቅኔ ሳታውቂው ላወቅሽኝ እብነ ሐኪም እኔ